ስራ ለመመዝገብ ነበር። ሰላም hello ስምዎት ማን ልበል?
ካሊድ
ካሊድ
ካሊድ እሺ የአባት ስም ካሊድ አያሌው
ካሊድ አያሌው አ እሺ ዜሮ ዘጠኝ አስራ ሶስት ሀያ ሰባት ዘጠና ዘጠኝ አርባ ሁለት ይሄ ነው ስልክዎት?
አ
እሺ በምን ሙያ ነው መመዝገብ የፈለጉት ካሊድ?
በ finishing
finishing
አ በግንባታም ምን ምን ስራዎች መስራት ይችላሉ? በግንባታ gyp- gypsum እሺ gypsum board እና frame chalk board፣ ቀለምና ቻክ።
አ
እሺ በግንባታስ?
በግንባታ ብሎኬት እ ልስን
ልስን እሺ። ከሶስት ሙያ ነው አንድ አንድ መጨመር ይችላሉ። ሌላ ሙያ አለዎት? ሶስት ከሶስት ሙያ መመዝገብ ይችላሉ።
ሴራሚክ
በሴራሚክ እሺ።
እ
እ- እሺ እ፣ የስራ ልምድ አለዎት እንዴ?
የስራ ልምድ እንኳ አልተቀበልኩም፣ ግን መቀበል ይችላሉ አስፈላጊ ከሆነ እ?
እሺ ችግር የለውም። አይ በቂ እ።
ልምድ አለዎት ብዬ ይዛለሁ።
አ እሺ መረጃ ከየት ነበር ያገኙት ካሊድ?
ከእንትን ላይ ነው ጎ- ጎግል ላይ
ከጉግል
እ
ከኢንተርኔት ማለት ነው።
አ ከኢንተርኔት
እ፣ ቢሮአችን ጎተራ ፔፕሲ ፋብሪካው ጋር ነው። እ፣ schedule እናደርግና እንደውልልዎታለን። አንድ ቀን በአካል መጥተው እዚህ ይመዘገባሉ።
በቃ እሺ ጥሩ እንደውልልዎታለን።
እሺ እሺ።